እንትን connection ወይ Hello
Hello፣ Hello።
ሰላም ባለሪ፣ አዎ ሰላም እንዴት ዋልክ?
እግዚአብሔር ከላይን አዲስ ነው የምደውልልህ።
እሺ።
አለን ደህና ነን እግዚአብሔር ይመስገን። So Skype create አድርገሃል አይደለ?
አ So የምፈልገው እንድትልክልኝ link ኡን ነው። Like ስትከፍተው account ህን ከላይ link ይመጣ የለ እሷን link copy paste አድርገህ እንድትልክልኝ ነው።
እስኪ እኔ እንጃ ስገባ ዝም ብዬ already የሆነ ባዶ page ነው የመጣ already friend አልፈልግም እኮ ምናምን አልኩት።
ይኸውልህ ልክ አካውንትን ስትከፍተው ማንኛውንም page ኮምፒውተር ላይ ስንከፍት ከላይ link ይመጣል አይደል? የዛ page link ይመጣል ከላይ ወይም በ- ደግሞ በስ- በስልክ እስከሆነ እኔ በስልክ ነበር በኮምፒውተር ላወርደው ድጋሚ No ማውረድ ምናምን በስልክም ቢሆን በኮምፒውተር ቢሆን URL ኡን copy አድርግልኝ ካልከው ኮፒ ያደርግልሃል። ወይም ደግሞ screenshot ትልክልኛለህ።
እሺ ወይ እንደዛ ላድርግልሽ።
Screenshot አድርገህ ላክልኝና ላሳይህ የቱ ጋር እንደምታገኘው።
እሺ እሺ አሁን ላ- እንትን በልኝ። እሺ apply ያረኩልን ነው፣ ወደኋላ እንዳትቀር። እሺ ባለ ችግር የለም አሁን እሺ ቻው። እሺ